ይስጥልኝ ቤት ቦራ ነኝ። እባክዎ ምን ልርዳዎ?
እንዴት ነሽ? ደህና ነሽ?
ሰላም ነው? እንዴት ነህ?
አለን።
አለን እግዚአብሔር ይመስገን።
okay ከትላንት ማታ ከትላንት አሁን ትላንትና ወዲያ እሺ ሌሊት ወደ ቤቲ ቤስት ቤት ወደ ቴሌብር ብር አስተላልፌ ነበር።
እሺ አልገባልህም?
አልገባልኝም። report ም report ም አቅርቤ ነበር።
እሺ ቴሌግራም ላይ ወርታቸው ነበር ዛሬ አይ እ በስልክ ነበር።
በስልክ ነበር በእንደ ማለት ነው።
እሺ በሳንቲም ፔ ነው እንዴት ተጠቀምከው?
አ
እሺ እ በፊት- ስንት ትነግረኛለህ? አንድ እ በዛ- ቻፓ ነው አይ- ሳንቲም ቤት የተጠቀምከው? withdraw ቻፓም ቻፓ ይመስለኛል እኔ እንጃ አላውቅም።
ቻፓ አላታሰውም።
አ እሺ የቤት ቤት ቁጥር ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሰላሳ ስድስት ሰላሳ ስድስት ሀያ ሶስት ሀያ ሶስት ሰላሳ ሰላሳ ሰላሳ ሰላሳ ሰላሳ አ እሺ ትንሽ ጠብቀኝ። እሺ እያየሁልህ ነው። መቼ ነበር የሞከርከው?
እ የሞከርኩት ሌሊት ነበር። ትላንት ወደ ሌሊት ነው።